ጤና ይስጥልኝ።
አብሮ ይስጥልኝ።
አብሮ ይስጥልን። Donkey Tube ነው።
አዎ
ምን ልርዳዎት?
እርዳታ
ምን አሉኝ?
እርዳታ
እ ይቅርታ አሁን ላይ የእርዳታ ጉዳዮችን ምዝገባ አቁመናል። እጃችን ላይ ከአንድ ሺ አምስት መቶ በላይ የተመዘገቡ ስላሉ እነሱን ሰርተን እስክንጨርስ ምዝገባ አቁመናል።
እሺ እሺ፣ እናመሰግናለን።
እስከ መቼ ድረስ?
ሲጀመር እናሳውቃለን፣ ያኔ ይደውሉልን።
እሺ እሺ